ሄሎ
ሄሎ ጤና ይስጥልኝ።
አብሮ ይስጥልን። Donkey Tube ነው።
እሺ እንትን ማስታወቂያ አይቼ ነበረ። እሺ ያደረገውን እንትን interview
እሺ ስራ ምናምን የሚፈልግ ሰው ከኔ ጋር ምናምን ብሎ ነበረ።
እሺ ማ- ቪዲዮን ያዩበት ላይ ገብተው link አለ እዛ ላይ apply ያድርጉ።
link ኡን አጥቼው ነው ቪዲዮን description ላይ አይቼዋለሁ ግን okay description አለው ላይ እ አዎ በዚህ link ይመዝገቡ ሚል አለ። እዛ አዎ link ላይ ለመመዝገብ ይሄን link ይከተሉ ሚል አለ። ከ description okay check አሀ ያድርጉና ይመዝገቡ በዛ።
okay bio ላይ እኮ ሳጣው ደወልኩላችሁ information ለማግኘት ብዬ
ዩቲዩብ ላይ ነው አይደል ያዩት?
አይደለም ቲክቶክ ላይ ነው ያየሁት ዩቲዩብ ላይ እሺ post አችሁታል ቲክቶክ ላይ ከሆነ ሌላ ሰው ቆርጦ post ያደረገው ስለሆነ okay ዩቲዩብ ላይ ልግባ ራሱ ዩቲዩብ ላይ ዶንኪቲዩብ ዶንኪ ላይ Tube ላይ ገብተው አለ ይዩት።
okay እሺ ሞኝ እሺ thank you በጣም እሺ እሺ እሺ